ጤና ይስጥልኝ ዋሽንግተን ዲሲና ማዕከል hello ጤና ይስጥልኝ መቤቴ ሰላም አብሮ ይስጥልኝ ዋኮም ልብሶች ስለ ኤች አይቪ ኤድስ ምክር አገልግሎት የሚሰጥ ሰው ያገናኙኛል
ይቅርታ በስልክ ማገናኘት ሳይሆን መጥተው ነው የሚፈልጉት።
እኮ ስልክ ይሰጡኛል ወይ ቦታውን ቦሌ ሩዋንዳ ኤምባሲ ፊት ለፊት ቦሌ አዎ በማንኛውም ሰዓት መጥቶ ካርድ ቀድመን ነው የምናወጣው
መቶ እዚህ ያወጣሉ የት ነው አሉኝ ቦሌ ቦ- ቦሌ ሩዋንዳ ኤምባሲ ፊት ለፊት ሩዋንዳ ኤምባሲ ግን አለ እዚህ የሚሰራ እንትን አላችሁ አለ ነው እ?
አዎ አለን እሺ አመሰግናለሁ እሺ አመሰግናለሁ